ጤና ይስጥልኝ ሰናይ ክሊኒክ ነው? ካልፌ ነበር የምደውልላችሁ። transact እያደረጉበት አይደለም በ POS ማሽኑ እና ያጋጠመው ችግር አለ እሱን ለመጠየቅ ነበር። እንጂ ያጋጠማችሁ ችግር የለም አይደል? ምንም ያጋጠማችሁ ችግር የለም? ትንሽ ድምፆት ይቆራረጣል። ይሰማል? ይሰማል? ደንበኛችን መልሼ እደውላለሁ።